Hello ጤና ይስጥልኝ።
ጤና ይስጥልኝ። አብ- አብ- ካርድ ቆርጦብኝ ነው።
እሺ ልስጥ።
ካስፒንም ደውልሎት አ- እንትን እሺ አ- አሪፍ ፔይ ላይ ነበር ያስገባሁት በቴሌ ብር እና ወደ ሁሉ ስፖርት እሺ እና በቅዳሜ ነበር ያስገባሁት ሁለት መቶ ብር ማለት ነው እሺ
እና እስካሁን ምንም አልገባልኝም።
ስሞትን ይንገሩ።
እ፣ ሳምሶን ፀሐዬ ስልክ ቁጥሩ በዚህ ስልክ ቁጥር አይደለም።
እሺ ይንገሩ። ዜሮ ዘጠኝ አራት ዜሮ ዘጠኝ አስር
መስመር ላይ ዜሮ- ያሉ ደንበኛችን።
አለን አለው ዜሮ ዘጠኝ አስራ አራት እሺ ዜሮ አንድ እሺ ሀያ ሰባት ሰላሳ ስምንት በቅዳሜ ነበር ያስገባሁት ሰባት ሰዓት አካባቢ ምናምን ስድስት ተኩል እሺ መረጃውን መዝግብ ይሉታል ደንበኛችን። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን ከቴሌ ብሮት እንደተቀነሰው የሚያሳየውን መልእክት screenshot አንስተው ይልኩልናል።
በምን በቴሌብር ማለት- በቴሌግራም አዎ በዚህ ስ- ወደዚህ ስልኩ ቁጥር ነው ቁጥር ላስይዞት ደንበኛችን ዜሮ ዘጠኝ ዘጠና ሁለት
አ ዜሮ ዘጠኝ ዘጠና ሁለት
እሺ ስልኩ ቁጥር ዜሮ ዘጠኝ ዘጠና ዘጠና ሁለት ሁለት እሺ
አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት እሺ ሲልኩልን እሺ፣ ከስር ወ- ስልኮትና ስሞትን ያስቀምጡልን።
ወደዚህ ቴ- በቴሌግራም ማለት ነው አዎ save አድርገውት ወደ ቴሌግራም አዎ።
ላኩልን።
አ
እሺ፣ ስምና?
ስልኮትን።
እሺ ሌላ የምረዱት ነገር አለ?
አይ በቃ ምንም ሌላ እሺ፣ ስለ ደውል እናመሰግናለን። አገልግሎት ላይ ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልን።
እሺ መልካም ቀን እሺ ይሁንላችሁ።
እሺ ቴንኪዩ እሺ